ሄሎ
ሄሎ፣
ሰላም ነው።
ሰላም ጤና ይስጥልኝ።
ሰላም አደርክ።
ወንድሙ ነህ?
hello hello፣ አይሰማም?
አይ እስ- እየሰማኝ ነው።
ወንድሙ hello hello፣ ወንድሙ ነህ?
አዎ ወንድሙ ነው።
ከ Ethio Chicken ነበር የደወልኩልህ።
እህ፣ ባለፈው ቅሬታ አቅርበህ ነበረ።
አዎ ቅሬታን ወደ RSM አሳልፈን ነበረ።
እህ፣ እ፣ የደወለልህ ኤስሙ ደውሎልሃል? እዛ አካባቢ ያለው የኛ ተወካይ እህ።
ደውሎልሃል?
አዎ ትላንት መጥቶ ነበረ ዶክተር አሸ- አሸናፊ መጥቶ ነበረ።
እሺ፣
እህ፣ መጥቶ አይቶ ነው ሄደ።
ምን አለ መጥተው?
እህ፣ አይዞ ላይ ነው ሄዶ ሄደ። ያለውን አይቶ ነው ሄደ። ወደ እኮ ዘጠኝ መቶ ሀምሳ ገብተዋል አሁን እየሞተ
ስለዚህ ማለት ስለዚህ አሁንም መፍትሄ አላገኘም ነው ቅሬታ
እህ፣
ም- ም- ይሰማሃል አይደለ?
እህ፣ አዎ አዎ እሺ መፍትሄ አግኝተዋል። የአንተ ቅሬታ እሱ በመምጣቱ እ፣ ቅሬታ ተፈተዋል። ቅሬታክ እሱ በመምጣቱ አዎ አዎ ስለዚህ ተነጋግረ ተወያይታችኋል። ቅሬታክም መፍትሄ አግኝተዋል አይደለ?
አዎ ደስተኛ ነህ በዚህ እ፣ እ፣ መስተንግዷቸው?
እህ።
ደስተኛ ሆናል?
ምን አልክ ምን አልክ?
ደስተኛ ሆናል በተሰጠህ እ፣ መስተንግዶ፣ በዶክተር አሸናፊ በተሰጠህ ሙያዊ ድጋፍ፣ በሱ ምላሽ ደስተኛ ሆናል?
አዎ መጥቶ አዝናንቶ እንተካቸዋለን አይዞ እያለ ነው ደሱ።
በጣም ጥሩ እሺ፣ አመሰግናለሁ። እሱን እ፣ ለማወቅ ነው የደወልኩልህ። መልካም ጊዜ ይሁንልህ አቶ ወንድሙ።
እሺ አመሰግናለሁ አመሰግናለሁ።
እሺ።